ስፖርት ነው ባኮ የምንወደው
ጤና ይስጥልኝ።
ሁሉ ስፖርት ነው የምንወደው።
አዎ ብር ለማስገባት ፈልጌ ነበር። የቴሌ ብር እንትን እየመጣልኝ አይደለም።
እሺ technical ችግር ስላጋጠመን ነው።
አዎ okay።
ስለዚህ በሚሰጡት ስልክ ቁጥር ካስገቡ በኋላ እኛ ወደ ሁሉ ስፖርት account ዎት እናስገባለታለን ማለት ነው። አሁን በሚሰጡት step መሰረት በሚሰጡት ስልክ ቁጥር ብር ያስገባሉ። ከዛ የሁሉ ስፖርት account ስሞትንና ስልክ ቁጥሮትን አንድ ላይ አድርገው በቴሌግራም ይልኩልናል ማለት ነው።
እሺ ልንገረውት ቁጥር
ዜሮ ዘጠኝ ሰላሳ ሁለት ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት ስልሳ ስድስት አዎ ፍትህ አምላክ ማርዬ
አምላክ ማርዬ አዎ
ወደ እሱ ነው የማስገባው።
አዎ ከዛ ስልክ ቁጥር ደግሞ ልስጦት የቴሌግራም
የኔ ስልክ ቁጥር እሺ ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት
እሺ ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አዎ በዚህ ደግሞ ይላኩ።
እሺ እሺ መልካም ቀን።